ነው።
hello ሰላም ነው።
እግዚአብሔር ይመስገን። እንዴት ነው?
አለን አለን። የድሬዳዋውን እንትን ለመከታተል ነበርና
እሺ ይቻላል።
ትላንትና ተመዝግቤ ነበረ። በመደበኛው ግን ወደ VIP ማሳደግ ፈልጌ ነበረ።
እሺ ይቻላል። ብር አላስገቡም አይደል?
ብር አላስገባሁም። አዎ account ላክሎት ወይም የዕለት ዕለት መክፈል ዛሬም ሄደው መክፈል ይችላሉ።
አሁን መክፈል እችላለሁ።
account ላክሎት account ትልኪልኛለሽ?
ስሞትን ማን ልበል አቤኔዘር ጌታሁን
ስልክ ሊያዝ አቶ አቤኔዘር ዜሮ ዘጠኝ ስልሳ አንድ ስልሳ አንድ ዜሮ አምስት
ዜሮ አምስት ሰላሳ ሰላሳ ሰማንያ አንድ ለስንት ሰው ነው አቶ አቤኔዘር?
ለጊዜው አን- አለጊዜው አንድ ሰው ነው።
የእርስዎን ብቻ ሊያዝ አዎ
account text አደርግሎታለሁ።
እ፣ እሺ እ፣ እሱን receipt ም ይዤ ነው ሄጄ የማሳያቸው።
ያስገቡበትን screenshot አድርገው ወይ ደግሞ እም፣ ባንክ ደግሞ ከሆነ slip ኡ ይዘው ማለት ነው። አዎ
በቃ screenshot አድርግቼ ማሳየት ይችላሉ ማለት ነው።
ይቻላል። አዎ በጣም ጥሩ። እሺ እሺ፣ መልካም ቀን። አመሰግናለሁ።
ወይም እሺ፣ መልካም ቀን።